አንተ አንተ አማረ ሄሎ
ወይ አማረ እ ታርጊያቸው ነበር የምታዘዋ ልጅ በስህተት አንድ ብቻ ስላዘዘቻቸው ነው። እሺ አሁን ሁለት እንዲሰሩ ነግራቸዋለች። ምን ታደርጋለህ መሰለህ አንተ አማረ
እሺ ሰላሳ አምስተኛው ደቂቃ ድረስ ትጠብቃለህ። እስከዛ ደቂቃ ድረስ ካላደረሱልህ ደውለህ ትነግረናለህ። እሺ
አሁን ስንት ላይ ነው?
አሁን ገና ነው፣ ሀያ አንድ ነው ገና አይ ሚን ሀያ ሁለት
እሺ እሺ ትንሽ ትጠብቅና እስከ ሰላሳ አምስት ደቂቃ ድረስ ደውለህ አሳውቀን ካላወጡልህ። እሺ እስከዛ ድረስ
እሺ እሺ እሺ